ጤና ይስጥልን ቤተሰቤ።
ጤና ይስጥልን።
አቤት
cash out አለው እንዴ?
እ cash out አለው እንዴ? የ best bet cash out አለ ወይ ማለት withdraw ነው
አይደለም።
እ cash out ካለ በጨዋታ መሀል አቋርጦ መውጣት አዎ አለው፣ ግን እንደ odd ኡ ነው የሚወሰነው።
ከስንት በላይ መሆን አለበት?
odd ኡ ከዜሮ እስከ አስራ አንድ ባለ ውስጥ ከሆነ አንዴ ከፍ አንዴ ዝቅ ስለሚል እ ጨዋታው ጀምሯል።
ጀምሯል፣ የተወሰኑ ጀምሯል። አዎ።
okay አዎ፣ እስቲ ሞክረውና ራሱ አይሆንም ይልሃል ወይ ደግሞ ይሆናል ይልሃል።
ምን የሚል ቤዛን- ቦታ ላይ ነው?
cash out የሚለው ስፖርት አ- ላይ ገብተህ ካለ አ- ስፖርት ላይ ገብተህ cash out የሚል አለ አለ።
እሺ እሺ check አድርገውና እነግርሻለሁ።
እሺ